hello ጤና ይስጥልን ቤተሰቦች
ሰላም ነው።
ሰላም።
እንትን ነበረ ዊዝዶ አድርጌ ትላንትና ማታ እሺ
pending ብሎ አለቀቀልኝ እስካሁን ድረስ።
okay በሳንቲምፔ ነው ያደረግከው አይደል?
አዎ okay ያው ትንሽ system ተበላሽቶ ነው ሳንቲምፔ እና የተስተካከለ ነው። ትንሽ ጠብቀው እሺ። manually ስለሚገባ አይ።
ትንሽ ጠብቀው።
እሺ እሺ። ወደ ቴሌብር ነበር የራሱ ይገባላ።
ችግር የለውም pending ላይ ከሆነ ካልገባልህ ደውልልን። እሺ ሁሉም ሰው ስለሆነ የሁሉም ሰው ችግር ነው ማለት ሁሉም pending ላይ ነው ያለው status ኡ እና manually ይገባላችኋል። ካልገባ ደውልልን።
አይ እሺ እሺ። አይ እሺ መልካም ቀን። እሺ